ሄሎ
ሄሎ፣
ሄሎ ሰላም ጤና ይስጥልኝ።
cashier code ልንገርሽ እና አስገቢ እስኪ ካሸር ኮድ
ሄሎ፣ ካሸር ኮዱን አስገቢ ልስጥሽ እና ቁጥሩን እሺ፣ እሺ፣ ንገረኝ።
አንድ መቶ
እሺ፣ አንድ መቶ አዎ አስራ ዘጠኝ አስራ ዘጠኝ ሶስት ሰባ ዘጠኝ ሶስት ሶስት ሰባ ዘጠኝ አዎ አባ አንድ መቶ ሰላሳ አንድ ዘጠኝ ሶስት ሰባ ዘጠኝ አ?
ሰላሳ አንድ መቶ እ አስራ ዘጠኝ ሄሎ እሺ፣ እየሰማሁ ነው። ሎስት ነው።
አንድ እሺ፣ መቶ አስራ ቀያለሁ፣ ዘጠኝ ሁለት ቀያለሁ።
ልክ ፈራቤ ናችሁ እንደ ብድር ወደዚህ ብጮት ሁለት ቀያለሁ። አባ ሄሎ ፈራቤ